ሰላም ጤና ይስጥልን ChipChip እባክዎ ምን ልርዳዎ?
ሰላም ነው። ማ- እንትን ሰላም ነበረ አለ። ምን ነበር?
እ፣ እቃ ትናንትና አዝዤ እሺ ዛሬ የሚመጣልኝ ከሆነ ዛሬ እንዲመጣልኝ ነበር ያው ሀያ አራት ሰዓት ስለሚል፣ ነገ ከሆነ ግን ነገ እረፍት ስለሆንኩኝ ስራ ቦታ እሺ።
አጉል እንዳይሆንብኝ ብዬ ነበር መደወል በዚህ ቁጥ- እስካሁን በዚህ ቁጥ- ስላልተደወለልኝ።
በዚህ ቁጥር ነው order ያደረጉት? ይቅርታ አ- አይ አይደለም ስልክ ቁጥሮትን ይንገሩ። ዜሮ ዘጠኝ አዎ ንገሪው።
hello ዜሮ አራት hello፣ አቤት። ዜሮ ዘጠኝ ዜሮ አራት ሰላሳ ስምንት እሺ ሀያ አምስት እሺ።
ሰላሳ አራት
አለም ያረጋ በሚለው አዎ ምን ነበር product ኡ?
እም፣ ፓፓያ አለ እ፣ ቲማቲም አለ ድንች አለ ካሮት አለ okay okay። አዎ።
አዎ። ነገ ስላሌለን ዛሬ ብትልኪልን ብለን ነው አዎ፣ እዚህ ጋር driver assign ተደርጓል። ስለዚህ ይጠብቁ፣ ዛሬ ይመጣሉታል።
እሺ በቃ እሺ ይጠብቁ። እሺ፣ እሺ እሺ መልካም ቀን። okay driver assign ተደርጓል ጠብ እሺ።